withdraw አድርጌ ነበር
ወዴት ነው?
ወደ ቴሌብር አልገባልኝም። እ? ምን አልሽ?
ብሩ ስንት ነው?
አምስት ሺህ እሺ የቤት ቤት ቁጥር ነው የሚገርም።
አስር
እሺ የደወልክበት ነው?
አዎ።
እሺ አንዴ ጠብቅ። ወደ ዜሮ ዘጠኝ አስር ሰላሳ ስምንት አርባ ስድስት አስራ አራት አይደል? ቁጥሩ ልክ ነው።
አዎ።
ያው approve አድርጌላለሁ። balance ሆኗል። እሺ check አድርገው።
አመሰግናለሁ።
እሺ እናመሰግናለን።